ጤና ይስጥልኝ የሎቤል ምኒልክ ነኝ። እባክዎ ማየት መረጃውን ይስጡ።
ሰላም ነው።
ጤና ይስጥልኝ ደንበኛችን።
ወደ ውጪ ፕሮሰስ ለማድረግ ነበረ።
እሺ መረጃ እንሰጡታለን። ምንም እንደሚያስፈልጉት እንዴት ፕሮሰስ እንደሚያደርጉ መረጃ ነው የምንሰጡት።
ኦኬ ምን ምንድን ነው መረጃ?
እሺ የት ሀገር ነው መሄድ የፈለጉት?
ወደ ሮብ
ኢሮፕ የት እንደሆነ ለይተዋል? ከኢሮፕ ሀገራት ውስጥ
ም፣ ከአውሮፓ ሀገራት ነበረ የነበረው። የት ነው ያላችሁ እናንተ?
ሁሉንም ሀገር አለን መረጃውን ደንበኛችን እርስዎ የሚፈልጉ